ሄሎ ጤና ይስጥልኝ እስር ቤት
ጤና ይስጥልኝ። የ withdraw request አድርጌ ነበረ ትናንት ሰባት ሰዓት አካባቢ አልገባልህም?
still አልገባም። ትናንትም ለመደውዬ ነበር እስካሁን approval ሆነ መሰለኝ።
approve አላስደረግክም?
ደውያለሁ ግን እነግራቸዋለሁ ምናምን እያሉ ነው። እስካሁን አሀ፣ process ላይ ነው እሺ ምናምን process እያሉ ላይ ሆኖ ይሆናል። እስቲ እንየው። እሺ ንገረኝ፣ የቤስት ቤት ቁጥርን ነው። በዚህ ስልክ ቁጥር በደወልክበት እም።
ስንት? አንድ ሺ አምስት መቶ ብር ነው አይደለ?
አዎ።
እ፣ ዮናስ ሹመቴ ወደ ንግድ ባንክ account ዮናስ አይደለ?
አዎ፣ አዎ።
እሺ ይገባል። እሺ ይስተካከላል ስላሉ ቻፖች ያሳውቀናል። ዛሬ ጠብቅና ይገባል። እሺ ትናንት ወደዚህ account ይገባ። አዎ ልክ ነህ። አዎ ወደ ባንክ ሲሆን process ሲያደርግ ይቆያል ከቻፓ። ለዛ ነው እንጂ ይገባል። እሺ ይስተካከላል። ዛሬ ይገባል። አይ ይስተካከላል።
እሺ።
እሺ እሺ እሺ